ሄሎ ሄሎ
አቤት ሰላም ነው። ከ ChipChip ነበር የምደውልልዎት።
እሺ ይቅርታ ጨው order እያደረጉ ነበረ።
እሺ ሁለት ሰው ይቀረዋል። fail እንዳያረግብዎት ሊያስገቡት ይችላሉ።
ሳያስገባ out of stock እያለ አስቸገረኝ።
ኦኬ ብዙ እያሉት ጊዜ ነው።
ሞከር ነው።
okay በቃ ስለሌለ ይሆናል። እሺ የኛው refund እናደርግልዎታለን fail ሲያደርግ።
ስለዚህ refund ለመዘገብሽው መዝግቢ አዎ እሺ እሺ።
መዝግበሽዋል አዎ እ? እሺ አዎ እሺ እሺ።
እሺ መልካም እሺ